ይስጥልኝ አርቲስት አምሬት ነኝ ባኮ ሚለርዳ
አሁን ደውዬ ነበረ ወደ ሁሉ ስፖርት ገንዘብ ልኬ ነበር ብዬ ነበረ እና ልክ ያለው እንትኑን እኮ message ኡ screenshot ቱ ደርሶናል። ደንበኛችን ጉዳዩን ወደሚመለከተው አካል አስተላልፈንልዎታል። እየታየልዎት ነው። በተስተካከለ ሰዓት ደውለን እናሳውቅዎታለን።
አዎ ግን ያሳ- ያስታውቃ እንትኑ እንዳልገባ ያስ- ያሳያል አይደል?
እየታየልዎት ነው። አዎ screenshot ቱን ጨምረን ወደሚመለከተው አካል ልከነዋል። ያው ባለሙያዎች እያዩት ነው።
እሺ
እሺ ደንበኛችን፣ እናመሰግናለን። መልካም ቀን